ሄሎ ሄሎ አቤት አይ መልሼ ደወልኩልዎት።
እሺ check አድርጊያቸው ነበር ግን እርስዎ አካባቢ አይደሉም location ኣቸው እና እም።
ዝም ብለው በስህተት ገብተው ነው።
አ የት አካባቢ ናቸው? ቅርብ ናቸው?
አይ አይደሉም፣ በጣም ሩቅ ናቸው።
ኦ እሱ ተገቡም። እንግዲህ ምን ላደርግ ታዲያ ነው።
በቃ ለራስዎት ይውሰዱት።
እሺ እሺ፣ እይ፣ እሺ፣ እሺ፣ እሺ፣ መልካም ቀን።
እሺ።